ሄሎ ጤና ይስጥልኝ ከኪዳኔ ኢንተርቪስት ቤት ምን ልርዳው?
ሄሎ ሄሎ
ሰላም ነው።
ሰላም ምን ልርዳው?
ዊዝድሮ ነበረኝ።
እሺ አንዴ መስመር ላይ ጠብቁኝ።
ነው
ሄሎ ይቅርታ፣ ምን ልርዳ?
withdraw ነበረኝ አንድ አስር ሺህ እና አንድ ሰባት ሺህ እሺ Best Bet ስልክ ቁጥሩን ንገረኝ አንዴ።
ይሄ ቁጥር ነው የደወልኩበት ዜሮ ዘጠኝ አስራ አምስት ሰባ አራት አስራ አምስት ሰባ አራት አስራ ሰባት ሰማንያ ስምንት አስራ ሰባት ሰማንያ ስምንት ነው።
አዎ
እሺ ጠብቀኝ።
ሰሞኑን ስብሰባ ነበር። መቶ ብር ተበልታ ነው እኮ።
ይቅርታ፣ እሺ ትንሽ ታገሰኝ።
እሺ
ሀገል ነው አይደለ? ቴሌብር ቁጥር account ነበሩ አዎ።
አስራ አምስት ሰባ አራት አስራ ሰባት ሰማንያ ስምንት አዎ
እሺ confirm አድርጌልሃለሁ። ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባላል። እሺ አሁን processing ላይ ነው። ቻፓ ስለሆነ ትንሽ ሰዓት ይፈልጋል።
ከአንድ እስከ ሁለት ሰዓት ይቆያል።
ሁለት ሰዓት ነው ያልኩት፣ ከአንድ እስከ ሁለት ሰዓት።
ገባኝ እኮ እንደዛ መቆየት ጀመረ።
ቻፓ ስለሆነ ሰዓት ይፈልጋል። ወዲያውም ሊገባ ይችላል፣ ግን ሳንቲም ብትጠቀም በእቃዎች ውስጥ ይገባል።
ጥሩ እሺ እሺ እሺ፣ መልካም ወደ- ቀን። አመሰግናለን። እሺ እም።